hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ኢቴስ ከቺፕቺፕ ነው የደወልኩለት።
እሺ የቀይ ስር order ተረክቧል?
ኧረ አልተረከብኩም።
okay እሺ፣ ነገ የት ላስልክለት እቃውን?
እዛው አዲሱ ገበያ አዲሱ ገበያ።
እ እሺ፣ ነገ ድሪል ላክሎታል፣ driver ም ይደውልሎታል።
እሺ ነገ እናመጣለን ብሎ የነበር እኮ እሱም or- store ስለሌለ ነው ብሎ የነበር ትናንት።
ልክ ነው። ድጋሚ location check ለማድረግ ነው የደወልነው ዛሬ።
እሺ እሺ እሺ፣ መልካም ምሽት።
አሜን።